ሄሎ ሄሎ ሰላም ጤና ይስጥልኝ።
ጤና ይስጥልኝ። አመታዊ እድሳት በስንት ቀን ይደርስልኛል?
ያው ገቢዎች እንደመጡልን ይደወልልሻል። እነሱ እንደመጡ ይደወልልሻል። እሺ ለማምጣት ነው
አይ ሰጥቻለሁኝ።
ሰጥተሻል፣ አስገብተሻል።
አዎ ሲም ካርድስ ገዝተሽ ነበር?
አዎ እሺ ሲመጡ እነሱ ወዲያው ይደወላል። ከፈረሙበት በኋላ ኮፒ ምናምን አድርገው ይደውሉልሻል።
እሺ እሺ